ወደሽኝ መስሎኝ እኮ የቀረብሽኝ እየሳች ሳላውቀው ቤቴን ባዶ አደረግሽው ያረግሽውን ሳስበው አለመታመንሽን ከማላቀው ሰው ጋር መኖሬ ሳታስቢልኝ ቀርተሽ እምነቴን አሳጣሽኝ ራሴንም ማመን እስኪያቅተኝ እስኪያቅተኝ እስኪያቅተኝ ሳላውቅሽ አውቀሽኝ በማስመሰል አታለልሽኝ ይህ ሁሉ ሳይገባኝ ለምን ሆንሽብኝ ጨካኝ ያረግሽውን ሳስበው አለመታመንሽን ከማላቀው ሰው ጋር መኖሬ ሳታስቢልኝ ቀርተሽ እምነቴን አሳጣሽኝ ራሴንም ማመን እስኪያቅተኝ ወደድኩ ብለሽ ልቤን ገለልሽው ባለመታመን ምነው ሰበርሽው ያረግሽውን ሳስበው አለመታመንሽን ከማላቀው ሰው ጋር መኖሬ ሳታስቢልኝ ቀርተሽ እምነቴን አሳጣሽኝ ራሴንም ማመን እስኪያቅተኝ እስኪያቅተኝ እስኪያቅተኝ እስኪያቅተኝ እስኪያቅተኝ